ጤና ይስጥልኝ አሪፍ ነኝ ማህሌት ነኝ በምን ልርዳዎት?
አንቺ ሰላም ነው እንዴት ነሽ?
እግዚአብሔር ይመስገን።
ዛሬ ስደውል ሶስተኛ ቀኔ ነው። ለሶስተኛ ጊዜ ምን ነበረ ጉዳዩ?
አመልክቼ ገንዘብ ሳስተላልፍ በለ- በ betting መሀል ላይ ቀርቷል እናንተ ጋር።
ማን በሚል ስም ነበር ያስመዘገቡት?
አቤል ሀብተ ማርያም ብዙ ቀን እሺ፣ ነው አ?
ያየሁልዎት ነው system ኡ ላይ ሪፖርት የተደረገው።
አ።
ትንሽ ይታገሱ። መስመር ላይ ነው ደንበኛችን።
አ፣ የሰሞኑ እሺ እኛ የሰጡንን መረጃ አያይዘን ሪፖርት አድርገናል። ስለዚህ አዎ።
መፍትሄ እስኪሰጥ ድረስ ትንሽ ይታገሱን። ያው ማን ሰሞኑን ነው እንግዲህ ሲስተም መፍትሄ ላይ የሚሰጠን?
የእኛ technical support team ነው መፍትሄ የሚሰጠው። ሰሞኑን ትንሽ system ላይ የተፈጠረ ችግር ስለነበረ ተመሳሳይ እንደዚህ አይነት case ኦች መጥተው በጣም ብዙ ጉዳዮች ስለተደራረቡ ነው የዘገየው እንጂ solve ይደረጋል።
እኮ ካረጋችሁ በማድረግ ነው እንግዲህ ሰው ለምን ታጉላላላችሁ?
አዎ እኛ ሪፖርት አድርገናል። በእኛ በኩል ስራውን ጠብቀው እንደዛው ይስተናገዳሉ። ብዙ ተመሳሳይ case ኦች ስለተደራረቡ ነው።
አይ በቃ ችግር የለም።
እሺ ደንበኛችን፣ ሌላ ምረዳዎት ነገር አለ?
የለም
እሺ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙ ድምጽ በኋላ ስለ አገልግሎት አስተያየቱን ያስቀምጡልን። መልካም ምሽት።
ምንም አስተያየት አልሰጥም።
እሺ መልካም ምሽት ይሆንልዎት።